አልገባኝም። ዞሮ ዞሮ expire ያደርጋል እኮ ይሄን week ካልሽ ከሰኞ አንድ ብሎ ነው የሚጀምረው። ሰኞ፣ ዛሬ ማክሰኞ፣
hello አማን አወይ ሰላም ነው?
እ ሰላም ነው አለን አለን። ቅድም እኮ እያየ ነው እያለ ማለት ነው እ ያመጣውና blink አድርጎ ይጠፋልና እ አይታው ከሆነ እንደዛ ብሎ ጠፍቶ ነበርና load የሚያደርገው ከኢንተርኔት ነው እንጂ ያሳያል። ሌላ አሁን ሌሎች agent ኦችን ምናምን login አድርገን አይተነው ነበርና እኮ እኔ ጋም አሁን እንዴት መሰለሽ እ ያመጣና አንድ ያመጣና ወዲያው ነው የሚያጠፋው።
አዎ።
load እያደረገ ከዛ በኋላ ደግሞ ምንም አያሳይም፣ load ም አይልም። ዝም ብሎ ነው ቁጭ ብሎ ከዛ እኮ ኔትወርኩ አይደለም። እኔ ደግሞ በስልክም እያየው ነበር በ data ማለት ነው። እሱ እ በዋይፋ ካስቸገረ ብዬ በስልክ አዘዋውሬ ሳየው በስልክም እምቢ አለኝ።
እም፣ okay
እኮ አሁን ቶን በእናንተ ነገር ስልክ በእናንተ ስልክ ሞክሩና በኮምፒውተር ሳይሆን በስልክ ብለ- በስልካችሁ ሞክሩና እስኪ እንትን check አድርጉት።
እም፣ እስቲ በቃ እንደዛ አድርጌ እሺ ሞክሬ ልንገርክ በቃ እሺ፣ አዎ፣ እሱ እሺ፣ እንደዛ ይሻላል።
እሺ እሺ እሺ፣ አማን እሺ፣ አመሰግናለሁ።